hello አቤት ሰላም ጤና ይስጥልን። ቤስትሪት እንዴት ነህ? ሰላም ነህ?
አለን ምን ልር አሁን ደው- አሁን ደውዬ ነበር እሺ፣ ምን ነበረ?
የሆነ ID ቁጥር ንገረኝ ብሎኝ እ?
ስም- ስም- እ፣ ካሸር ኮድ ነው አይዲ እ?
ካሸር ኮድ ነው።
ሳይሆን እንትን እ።
የማታ የተቆረጠ በይ እሺ cashier code ኧን የምትነግረኝ አሁን?
cash- cashier code ሳይሆን ኦንላይን ነው። ID co- ID number ነው።
አዎ እ፣ እንትን cashier code አላት የቲኬት ID ላይ መጨረሻ ላይ እሺ ካሸር ኮድ የምትላለች።
ኦንላይን ኦንላይን የሆኑ አዎ ኦንላይን ሆኖ መጨረሻ ላይ cashier code የምትላለች።
እሺ በቃ በዛውም ደግሞ ማለት ነው ምናልባት እሺ።
የሚጠቅማችሁ ከሆነ የምነግርሽ ነገር እ፣ ከዚህ- ከዚህ በፊት ማለት ነው እሺ።
የጂሮናና ቫሌንሲያ ጨዋታ ነበር በይ እሺ እ፣ ግምቴ ልክ ነው ግን እ፣ ቀይ ነው የሚያበራው ለምን እንደሆነ አላውቅም።
okay በቃ የሱንም ላክልን አንድ ላይ አ።
እሺ።
የተሳሳተ እንትን አይሰራም።
ካለ?
ስልኬ፣ እ፣ ቴሌግራም?
ማነው፣ ቴሌግራማችን የለኝም።
እሺ በቃ ወይ cashier ኮዷን ካጣት ticket ID የሚለውን አንብብልን ታነብልኛለህ?
እሺ B
ይቅርታ ቆይ አንዴ እሺ አይ፣
እሺ ንገረኝ አሁን B
ስንት አልከኝ? E B B B B B አርባ
እሺ B አርባ E
B አርባ E ነው ያልከኝ?
አ እሺ ስምንት ስምንት C
E C C
C ምን አልከኝ?
አዎ C ስምንት C እሺ ስድስት ስድስት F
ስድስት F ስምንት ስምንት ዘጠኝ ዘጠኝ F
F አስራ ሁለት አስራ ሁለት ስምንት ስምንት D
D ነው D D B D D D ሳይሆን D እሺ B አረ D
እሺ D አዎ ስምንት D?
ስልሳ- ስምንት D ስልሳ ስልሳ አምሳ አራት
አምሳ አራት አራት
ከዛ አራት ደግሞ መጨረሻ አራት አዎ ሁለት የአራት ማለት ነው።
እሺ
እና እሺ ምን አሁን ምን ላድርግ?
check አድርገው።
እሺ አድርጊ የተሳሳተ ከሆነ እኛ check እናደርግልሃለን፣ ችግር የለውም።
እኮ በቃ አድርጊ።
ቆይ እስኪ ይሄን ግን ያገኘሁት አልመሰለኝም። ticket ID የተሳሳተ ይኖረዋል።
ነው እንዴ?
ቆይ እስኪ ጠብቀኝ ትንሽ። ቴሌግራም ይጠቀምም የለም በአካባቢ።
እሺ እሺ ምን ቴሌግራም እሺ ምን ንገሪኝ እሺ። በስምንት መቶ አራት ነው አይ ዜሮ ዘጠኝ ዜሮ ሶስት ስልክ ቁጥር አለን።
ቆይ ቆይ እስኪ ልጻፍ። እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት እሺ እዚህ አለ hello እሺ አርባ አራት እ፣ አርባ አራት
ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ስንት? ሰላሳ ሰባት አርባ ሰባት አዎ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አዎ አዎ፣ እሱን save አድርገውና እዛ ላይ ላክልን ቴሌግራሙ ላይ ምን ብዬ እንትን ልበል እ ምን ምልክ ስህተት አለው ብዬ ነው ትኬት ይሰለፍ ትኬት አይዲያውን ላክልን ዝም ብለህ። እሺ መልካም ቀን።